ስጥልን ቤት ባይት ቤት ነው የምንረዳው።
ኦንላይን አድርጌ ነበረ ብሩ አልገባም ነበር። ሶስት ሺ አምስት መቶ ዜሮ
አንዴ ጠብቀኝ።
አየ
ክላስ አቤት ምን ነበረ?
ሶስት ሺ አምስት መቶ ዜሮ አድርጌ ነበረ ብሩ አልገባም።
እሺ የቤት ቤት ቁጥራውን የደወልክበት ነው?
አ
እስኪ ንገረኝ ቤት ቤት ቁጥርን።
ስልክ ቁጥሩ ነው አዎ ዜሮ ዘጠኝ አስራ ሶስት አስራ ሶስት ዘጠና ስድስት ዘጠና ስድስት ዘጠና አራት ስልሳ ስድስት ዘጠና አራት ስልሳ ስድስት እሺ። ሄሎ ወደ ንግድ ባንክ ነው አይደለ?
አዎ አዎ።
እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።